ሄሎ
ሰላም ጤና ይስጥልን ቤተሰቤት
ቪዲዮ አልጀመረም አየር ላይ ተቀጠሮ ቀረ።
ሄሎ ቪዲዮ አድርጊ አየር ላይ ተቀጠሮ ቀረ።
መቼ ነበር ያረካው?
አሁን ቤተሰቤት ቁጥሬ ነው።
ያው
ስንት ብር ነበር?
አስራ ሁለት ሺህ ሰባት መቶ ነው።
እሺ ቼክ አድርግልሽ። መስመር ላይ ጠብቀኝ።
እሺ ገባች። አሁን በቃ ይገባል። ገባ፣ ሁሉም ገባ።
ገባላችሁ?
አይ አልገባም፣ እሺ
ሌላ ነው።
አስር ሺህ እና ሁለት ሺህ ሰባት መቶ ነው።
አ- አሃ አ።
እሺ በቃ failed ብሎ ወደ ቤት ቤት account ተመልሷል። እሺ አሁን ተመለሰ።
ደግመ ሞክረ። አዎ እሺ እሺ እናመሰግናለን። መልካም እሺ እኔ እኔም አመሰግናለሁ።